Hello Hello ጤና ይስጥልኝ ኃይሌ
አቤት።
እ ከ We Plus Solution ነበር የምደውለው።
እሺ ሰላም።
እ ሰላም እ ባለፈው application ኣችን ላይ ተመዝግባችሁ ነበረ።
እ፣ ግን አላለቀም እኮ አይደል? iPhone እ፣ አይሆንም ምናምን ብላችሁ እንትን iPhone ብላችሁ።
እ ምንድን ነበር የምትሰጡት አገልግሎት ምንድን ነው?
እኛ state office ነን፣ Travel agent።
Travel agent አዎ።
ለዛ ይሰራል እኮ provider። ቆይ አንዴ ይቅርታ ጠብቁኝ መስመር ላይ እ፣ እሺ አንዴ ሀሮኒ ሀሮ- iPhone ላይ provider ይሰራል አይደል? provider እ እ፣ ላንቺ provider የለሽም? አይሰራም አይሰራም provider iPhone ላይ። እሺ ወይ ላጣራና ከሰዓት ልደውል።
አዎ፣ ልጆቹ የሆነ step ሄደው ሄደው ከዛ አዎ እንትን አላቸው አቃታቸውና አዎ I think iPhone ላይ support አያደርግም መሰለኝ።
No I በ Android ነው እንትን application ኡ የሚለው።
ከወረደ iPhone ላይ መስራት ይችላል። ግን ምንድን ነው እሱ አሁን active ም።
እያደረግን ያለ ነው አካ- አለ application ኡ አለ ስልኮት ላይ አይመስለኝም። እኔ እንጃ ይለየው I ም፣ think እሺ ግን እ፣ እንዲህ እናድርግ።
ያለ አይመስለኝም። እሺ እሺ ስምንት ሰዓት ላይ እደውላለሁ እኔም ማረጋግጬ፣ እርሶም እሺ ስልኮት ላይ እንዳለ ከሌለ ደግሞ ከ App Store ላይ We Plus Solution provider
እሺ We እሺ Plus Solution provider የሚለውን አውርዱትና እ፣ እዚህ system ላይ activate እናደርገዋለን። ስልኮትም ላይ activate ማድረግ ይችላሉ። step ኡን እነግሮታለሁ።
እሺ እሺ እሺ፣ አመሰግናለሁ። መልካም እሺ ጊዜ። እሺ።
አዎ።